ሄሎ
ሄሎ ቅድስ
ከሰረት ነኝ ብል ልታዘዝህ እ ቅድስ ትላለች እንዴ?
ማገናኘት አልችልም። ለምን ልንገርልህ?
እ ሀያ አምስት አርባ ሺ አ- አምስት አርባ ምን ሆነብህ?
እ ሌላ ደግሞ ሀያ አምስት ሀያ አምስትን አስወጪልኝ ብያት ነበር።
ማን ነው ስምህ?
ገሊ ገዛሊ። እሺ አንዴ ጠብቀኝ። ገዛሊ ሀያ አምስት ሀያ አምስት ይውጣልኝ ብዬ ነበር። እሺ አንዴ ጠብቀኝ። ይሄ ልጅ ሁለት order የያዘው ልጅ ሰልዬ ስልክ አያነሳም። check ላደርገው ነበር። ይሰራዋላ መቼ መሀመድ የሚባል ልጅ የሞተር የሆነ አዎ። አዎ ሆነ። እምቢ አለኝ። ስልኩን አላነሳም። ገዛሊ አዎ፣ ሁለት order የአንድ ሰው ነው የአንድ ሰው ነው።
hello ገዛሊ ወይ እ እንትን ከቦሌ ገርጂ ያለው እንዲወጣልህ ፈለግከው?
አይ እሱን እሰራዋለሁ። ወደዛ ያለው ሀያ አምስት አርባው እ ሀያ አምስት አርባው እሱን አዎ እሱን እሰራዋለሁ።
አንተ እንዲወጣልህ ፈለግከው? ከከ- ካሳንቺስ አራት ኪሎ ያለው ነው?
አዎ እርግጠኛ ነህ? ሀያ አምስት ሀያ አምስቱ ማለት ነው።
እ በርገር ቤቱ ማለት ነው። እሱ ይውጣል።
የበርገር ቤቱ ነው እንዲወጣልህ ፈለግከው?
አዎ እሺ ሎዛ ፌቪ ፌቪ ገዛሊ ማለት ነው።